ከእሷ ጋር ነበረ። እኔ ደወልኩልሽ እኮ ለአንቺም ደወልኩልሽ ብርሃንዬ፣ አታነሺም ስልክ።
ሄሎ ዝኑ እንዴት ነሽ?
ሰላም ነኝ።
አጃቢዎቹ ምናምን ቡና ሻይ ይፈልጋሉ እሺ፣ እላይ ግቢ ሆኜ ነው ወይ ነው?
እ እላይ ግቢ ሄጄ ነው።
ማጋን ማጋን አይ ደውልታለች አለም ስልክ የለሽም?
አነሱ ምን የነሱ ወይ ለዝ- ለ- ለእንትና ደውይላት እንጂ እሺ፣ አንቺ ስትደውይላቸው ሊያነሱ ይችላሉ።
እሺ